hello አቤት ሶስት ነበር ደውላ
እሺ እናቴ የፈትያ ስልክ ነው አይደለ?
አዎ እሺ ከዚህ በፊት order አድርገው ሰላሳ ስምንት ኪሎ ሽንኩርት driver ደውሎልዎት ነበር አይደለም?
ነበር ከዛ አልነበርንም ነበር okay ቢሮ አልነበሩም አልነበርንም ከዛ በኋላ ሰፈር order አረግንና ከእናንተው ራሱ እም።
ይሄኛው refund እንድደረግልን ፈለግን ማለት ነው okay refund የፈለጉት አይ ከ group ኦት ውስጥ አሁን ሌላ ሰው ደውሎልኝ ነበር ፍጹም የሚባልና
እሱ ከፈለገ ይምጣለት እኔ ሰፈር ገዛው
ገባ ማለት ከእናንተ?
እንደውት ነገ እንዲመጣ ለማድረግ ነበር so ይ- እኔማ ገዛዋል ሌላ አስር ኪሎ check እዚህ ይቻላል አይፈልጉ እኔ አልፈልግም አዎ በቃ እሺ እሺ እሱ ከፈለገ ወይ ሌላ ሰው በእኛ ቦታ ያስገባና እም።
ብራችንን ለእኛም እንትን ማለት ይችላል በቃ አይ ከእናንተ በቃ ጋር ሪፈንድ ተነጋግረን።
እናደርጋለን ይሄን ብር ለእርሶ refund አዎ።
እናደርጋለን እርሶ ለሌሎች አዎ።
group ኦች ከስር ላሉት እ, አዎ ይመልሳሉ አዎ እንደዛ ነው የሚሻለው ለምን ምክንያቱም ሰፈር ሌላ እንትን አለን የዛኔ ስላመለጠ ቅዳሜና እሑድ ደግሞ ፈልጓል እሺ እሺ ዛሬ refund እናደርጋለን ለ group ኡ እንትን ይመልሱላቸው እርሶ እኔ ያከፋፍልላቸዋለሁ እሺ ችግር የለውም እሺ እሺ መልካም እናቴ ቀን እንዳይመጣልን እሺ እናትሽ ምክንያቱም ይበዛል አዎ አይ አሁን እያለኝ ነበረ እና እ እርሶ ልጠይቅ ብዬ ነው አዎ እሺ በጣም ነው የማመሰግነው እሺ መልካም ቀን እሺ እናት ቻው ቻው።